ሄሎ ወይ ፒዛ አለኝ አስወጪልኝ። ስልሳ ሶስት ሰማንያ ስድስት ለምንድን ነው ከፒዛ ትመጣለህ?
ብር የምከፍለው የለኝም። እኔ ጋር አስገብኝ ጥላት ይመስገን ነው ወደ ሚይዘው ወደ ቤቴ ስለሚሄድ የሆነ ልጅ ፍቅር ዘምሄዳለህ ታስገቢ ትላለህ።
ማን ነው?
ማን ማን? አሌክሳንደር ገብረሕይወት አሌክሳንደር ገብረሕይወት አሌክሳንደር ገብረሕይወት አዎ አንተና ፒዛ ባታል አይደለ?
አለኝ
order number ኡን ንገረኝ።
ወይ order number። እሺ ስልሳ ሶስት ሰማንያ ስድስት ስልሳ ሶስት ሰማንያ ስድስት አንድ ጠብቀኝ።
Hello
ወይ ይገባለታል። እሺ ማነው ስምህ ግን አንተ?
እኔ ሀብታሙ ነኝ።
እሺ ሀብታሙ ይገባለታል። እሺ እሺ አስገቢልኝ ብላለች።